ጤና ይስጥልን።
አሎ አብደላ እንዴት አደርክ?
እግዚአብሔር ይመስገን አባት ሰላም ነው። ድምፅሽ ይርቃል።
አለን። እግዚአብሔር ይመስገን።
አለን አለን። የሆነች መኪና ቲሸርት ላይ አይችልም።
እሺ ምን አይነት
ሲዚክ ዲዛይር ነው ሀያ ሀያ ሁለት አንድ ነጥብ ዘጠኝ ሀምሳ ባንክ አላት ይላል።
አንድ ነጥብ ዘጠኝ ከሀምሳ ባንካት
አዎ እንደዛ ይላል። በወር ሀያ አንድ ሺህ ብር ክፍያ ያለው ምናምን
አንድ ሺህ ብር የመች post ላይ ነው ያዩት?
አሁን ያየሁት እንግዲህ ቀኑ ምናምን አይገልጽም። የለም ስኑ ጋር እስቲ እሺ አንድ የኔ ሊያውና ልንገርህ ካለ የቆየ እንዳይሆን ብዬ ነው።
እሺ
ማሊባባ page ላይ ነው ያዩት?
አዎ
እሺ ጠብቁኝ። አንዴ።
ሰላም ሰላም ሰላም ሰላም ቤተሰቦች፣ ዛሬ ደግሞ ሁለት ሰባት ሞት
አባ የቆየ ነው ያዩት?
የቆየው አዎ
አይ እኔ አሁን ስለመጣልኝ ነው አሁን ያየሁትና አጋጣሚ